hello ወይ መልሽ የደወልኩኝ ስልክዎትን update አድርገው ይሞክሩት እስኪ update ስላልሆነ ነው መሰለኝ ስልክዎት
ቴሌ update ያልተደረገ ማለት ምን አገናኘው ከሱ ጋር እንትኑ application ኑ update ይሆን ነበረ የቴሌ አዎ እዚህ እዚህ check አድርጌ ነበረ እና እስኪ ስልካቸውን update እያደረጉ ይሞክሩት ስላሉኝ ነው ለዛ ነው already እኮ ቆርጦታል አሁን ምን መፍትሄ የለውም ማለት ነው እንደዛ?
already ቆረጠውማ አሁን ቆርጧል ግን እስኪ አሁን ከዚህ በኋላ የሚያደርጉትን order የሚያደርጉትን update እያደረጉ ይሞክሩት እሺ
እሺ አንዳንድ ይህ እንትኑ ችግሩ እንትን ይላል system ሙ ያስቸግራል በጣም
በቃ እሺ መፍትሄ ከሌለው እሺ እማ፣ እሺ